ከድር አጋር ነበረ የምንደውለው። ትላንት ደውልንሎት መመዝገቢያ link ልካንሎት ነበረ።
ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ።
ከድር አጋር ነበር የምደውለው።
አረ በእናታችሁ በስፋት ጤነኛ አይደላችሁም እንዴ እናንተ ሰዎች? እንዴ አምሳ